hello hello ናርዶስ፣ አቤት።
ከቺፕቺፕ ነው የደወልኩሎት።
እሺ
driver ደርሶ ስልክ እየደወለልክ ነበር እና እንዲያነሱ ነበር የደወልኩሎት።
አልጠራም እስካሁን ስልኬ okay፣ እስኪ ይደው- አ- እስካሁን አልተደወለሉትም? ምንም parking ፊት ለፊት ዳሽን ባንክ አልተደወለሉትም? ምንም
እኔ ምንም የጠራ ስልክ የምን ይገባል በቃ check check ያድርጉትና ለእኔ ለ driver ኡ እነግረዋለሁ። እሺ፣ እርሶ- እርሶ- እርሶ check ያድርጉትና ለ driver ኡ እኔ እነግረዋለሁ።
ናርዶስም እኔ ጋ ነው አልባስጥሮስም ናርዶስም እኔ ጋ ነው በቃ ችግር የለውም። እሺ፣ ለ- ለ driver ኡ ድጋሚ እንዲደውል አደርገዋለሁ። እርሶም check ያድርጉት። እሺ፣ እሺ እሺ፣ እሺ፣ ቻው፣ እሺ።